Hello Hello ሱራ Hello በረከት አቤት ሰላም ነው አለን አለን አለን እኔ የምልህ አቤኔዘር ወጥቷል እንዴ ከቢሮስ አልወጣም አልወጣም እስኪ ፍሬ የምትባል location ኗ ሀያ ሁለት ነው ግን እሷ መረከብ ከምችለው ጎሮ ነው አለች ደውሎላት ነበረ
መረካ የምችል የት ነው ጎሮ
እሺ እሺ እስኪ ስልኳን text አድርግ
ቴክስት አደርግልሃለሁ